ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
ሊመሻማ እግዚአብሔር ይመስገን።
ሰራተኛ ፍልቅልካችሁልኝ ነበረ እሺ
እ እሺ ጽዳት እና እሺ።
እናግሪያታለሁ። እ, አዎ።
ሌላ ሰው ደግሞ ፈልጌ ነበረ።
እንደ ተጨማሪ ማ- ማወዳደር ፈልገው ነው እስከ አዎ አዎ አዎ አዎ እ፣ ማለት እውነቱን ለመናገር እ፣ ሳያት ትንሽ ገዘፍ አለችብኝ። እኔም ለማዘዝ እንትን አለኝ እንደዛ ትሆንብኛለች ብዬ ፈራው። እ፣ ቅልጥፍ ያለ ሰው ጽዳት ነውና እንዲህ ሮጥ ብላ የምትላክ እንደዛ አይነት ሰው ፈልጌ ነው እና ሳያት ትንሽ እንትን አለችብኝ።
okay እሺ እሺ እም።
በዚህ ስልክ ቁጥር ነበር አይደል የተመዘገቡ አዎ አዎ እሺ።
ከሄድስ ሕክምና እ፣ ቦሌ ሚካኤል ኦኬ እሺ በቃ ስለዚህ ጠዋት እ፣ ነገ ሌላ እም።
ባለሙያ እርሱ አካባቢ ያሉሽኝ ቼክ አድርገን እንልክ እ፣ ኮንታክት አድርገን እንልክልዎታለን እሺ ጥሩ እንዳረሻ ጊዜ ሰብሬ እሺ እሺ እሺ እሺ መልካም ቀን